hello ሰላም ጤና ይስጥልኝ። hello ሰላም ጤና ይስጥልኝ። እንትን ነበር betting ከፍቼ አዲስ እሺ፣ እ፣ ብር አስገብቼ ነበረ ለ- እንትን እሺ።
እና አላ- አልገባልኝም። አዎ ፓኬጅ አልገባልኝም።
ልክላቸው ላክላቸው ለነሱ አዎ እንትኑንም ፎቶ አንስቼ ልኬዋለሁኝ ቴሌግራም ላይ ከትናንት ወዲያ ነበር ያስገባሁት።
አ፣ ለፋይናንሶች ማለት ነው።
አዎ ለፋይናንስ አሁን አሁን አስገብቻለሁ።
እንዲ- እንዲጫንልህ ነው installation ምናምን ነው?
አዎ እንዲ እንዲገባልኝ ነበር ብሩ። አዎ እንዲ ሊጫንልኝ ነበር።
በቃ እሺ፣ ለ- ለፋይናንስ እሱን ከፋይናንስ ጋር ወራሽ አስገቡልኝ ብለህ ደውልላቸው።
እኮ ቁጥራቸውን በ አዎ
ዜሮ አስራ አንድ
እሺ
አምስት
እሺ ሀምሳ ስምንት
እሺ ዘጠና ዘጠኝ ስልሳ አንድ
ዜሮ አስራ አንድ አምስት አምስት ሀምሳ ስምንት እ ሀምሳ ስምንት ዘጠኝ ስልሳ አንድ ዘጠና ዘጠኝ ስልሳ አንድ አ።
እሺ አመሰግናለሁ።
ችግር የለም።
እሺ እሺ እሺ
እና